Hello ጤና ይስጥልን። Hello ጤና ይስጥልን።
ይሰማል ይሰማል። ሀሚድ ነኝ። ምን ልርዳ?
withdraw ብዬ በቴሌ ብር እንትን ብሏል። ቆርጧል አልገባም።
እሺ ስንት ብር ነበር?
ስምንት መቶ ብር በዚህ ቁጥር ነው ቤት ቤት?
አዎ ቁ- መጨረሻው ሰላሳ ሁለት ሰባ ስድስት ዜሮ ስድስት ሰላሳ ሶስት ሰላሳ ሁለት አህ ራሱ ነው ማለት ነው። check አዎ።
እያደረኩልህ አንዴ ጠብቅ።
እሺ ወንድሜ እሺ
Hello
ወየ ወንድሜ አሁን ገብቷል ወደ account። እሺ እሺ ወደ እሺ ቴሌ ብር።
ወንድሜ፣ አመሰ- እሺ እሺ፣ እሺ አመሰግናለሁ እሺ መልካም እሺ